ሄሎ ሄሎ
ሰላም ጤና ይስጥልን ቤት ቤት አሉ ይጠለኝ ብር deposit አድርጌ አልገባልኝ እሷን በእናትህ
ስንት ብር ነበረ?
ሶስት መቶ ብር
እሺ ዛሬ ነው ያደረከው?
አረ ትናንትና ማታ ነው
እሺ በዚህ ነው ቤት ቤት ቁጥር?
አይደለም ዜሮ ዘጠኝ አስራ አምስት
እሺ ቆይ አንዴ ይቅርታ።
ቶሎ በይ በእናትህ ካርድ የለውም እሺ ንገረኝ። ዜሮ ዘጠኝ አስራ አምስት
አስራ አምስት አሁንም አስራ አምስት እሺ አስራ አምስት ሰባ ዘጠኝ ስንት አልከኝ?
ሰባ ዘጠኝ ሰባ ዘጠኝ ሀያ አንድ
እሺ text ኡን እሺ ቴሌግራም ላይ ልከልን ነበር። አሁንም process ላይ ነው የሚለው
እስካሁን እ
እና መቼ ትንሽ ነው ኔትወርክ ችግር ስለነበረ ነው።
እና ይገባል ዛሬ እርግጠኛ አይደለሁም ዛሬ መግባቱን እ
እ ዛሬ መግባቱን እርግጠኛ አይደለሁም። ዛሬ እሑድ ስለሆነ ላይገቡ ስለሚችሉ በምን እንጫወታለን ነገ ስትሄድ እርግጠኛ ነሽ አዎ ነገ ይገባል።
እሺ ሌላም የሆነ አየር ላይ የቀረብን ነበረ ምን ነበረ?
አራት ሌላ ቁጥርም የቀረብን ነበረ
deposit ነው?
አዎ deposit
እሺ ንገረኝ ቁጥሩን።
ዜሮ ዘጠኝ ዜሮ ዘጠኝ አስራ ሁለት አስራ ሁለት ሀያ ስምንት ሀያ ስምንት አስራ ሰባት ስልሳ አስራ ሰባት ስልሳ አዎ፣ አራት መቶ አስራ አምስት ብር።
እሺ ትናንት ነበር እሱ?
ከትላንት ወደ
እሺ
በቴሌግራም ሁሉ ልከን ነበር።
message ኡን ልካችሁልን ነበር?
አዎ በእናትሽ አዎ ትናንትና ከትናንት ወዲያ የነበሩ transaction ኦች እየገቡ አልነበረም እና አዎ።
ትንሽ ጠብቁን ብለው ቻፓዎች ጽፈውልን ነው እና ነገ ይመስለኛል settle የሚያደርጉት
ይሄ ይሄኛው ይሄ አራት መቶ ስንት ብር?
አስራ አምስት ብር
እ አራት መቶ አስራ አምስት ብር balance ሆኗል።
okay ይሄ ገብቷል ወደ ቤት ቤት account።
okay ያኛው ያኛው ያኛው process ላይ ነው፣ ይሄኛው ግን ገብቷል።
እኮ በእናትሽ አቡ ነገር ይልና እኛ ቁማሩን ተበልተን አሁንም እንደዚህ እሺ አየር እሺ ሊያስፈልግ አይከብድም
እሺ አባ እናሳውቃለን።
ወይ እንትን ብሏቸው ነው አስተካክል ብሏቸው ነው።
እሺ